hello
ጤና ይስጥልህ።
አብሮ ይስጥልኝ።
ከቢጃይ የጥሪ ማዕከል የደወልነው ደንበኛችን
አቤት ጠዋት ደውለውልን ነበረ።
እም- ጠዋት ላይ ዛሬ ደውለው ነበር። አገልግሎቱን አግኝተዋል።
ምን ምንድን ነው የደወልኩ?
ቢጃይ ጋር
ዲጂአይ ጋር
አዎ፣ ለቢጃይ የጥሪ ማዕከል ደውለው ነበር።
ተሳትቼ ይሆናል አ- ደ- ደውሌ ይሆናል።
እህ፣ እሺ ደንበኛችን ይህን ለመጠየቅ ነው። እናመሰግናለን። መልካም ቀን